ጤና ይስጥልኝ። አሪፍ ረዲት ነው በኮምሎዶ
አይ አሪፍ ግብ ነበረኝ። ወደ ወደ ባሙስ አላስገባሁም።
ዲፖዚት ማድረግ ነው የተቸገሩት ደንበኛችን። አሁን ባሙስ ቤቲንግ ትንሽ የሲስተም ችግር ስላጋጠማቸው ዲፖዚት እየሰራ አይደለም። በዛ ነው ደንበኛችን። ሌላ የሚጠይቁን ጥያቄ አለ?
ይሰራላ በእነሱ ችግር ነው።
አዎ የ system ችግር ነው። ሲስተካከል በ website ኣቸውን የሚያሳውቃሉ። እናመሰግናለን። መልካም ምሽት ይሆንልዎት።